ጤና ይስጥልን ቤተሰቤት ዮናስ ነው የምረዳው።
ጤና ይስጥልኝ።
ሰላም ልርዳው።
ብር ልኬ ነበር እና ወደዚህ ወደ አዲስ አበባ ባንክ አካውንት ልኬው
እሺ አልገባልኝም።
withdraw ን ያደረጉት draw አድርጌው አየር ላይ ያለው ነው።
እሺ ጠብቁኝ፣ መስመር ላይ በዚህ ቁጥር ነው።
አዎ
እሺ ስንት ብር ነበር withdraw ያደረጉት? ሄሎ ሄሎ ስንት ብር ነበር withdraw ያደረጉት? ነበር እ፣ ስምንት ሺህ አራት መቶ
እሺ መቼ ነበር?
ትናንትና የላኩት።
እሺ ጠብቁኝ፣ መስመር ላይ hello ደንበኛችን ስምንት ሺህ አራት መቶ ብር ነው አይደለ?
አዎ አዎ
እ፣ ይገባልዎታል። ይጠብቁ፣ ትንሽ ቻፓ ላይ ትንሽ system ችግር ስላለ ነው።
አዎ ይገባልዎታል፣ እናሳውቅልዎታለን። hello hello፣ hello hello ግልጽ ነው አይደል? ደንበኛችን ይገባልዎታል፣ ትንሽ ይጠብቁ።
እሺ እሺ፣ እናመሰግናለን። መልካም ቀን።